ጤና ይስጥልን በሽት ቤት ቤት ነው የምንረዳው።
ሰላም ናችሁ?
ሰላም
አንድ እባክሽ አንድ ቴሌግራም ላይ ልኬ መ- አልገባም መሰለኝ እምቢ አለኝ። እንደዚህ ለማወቅ እንትኑ ውጤት ስማ ለማወቅ ፈልጌ።
ልበል ቴሌግራም ስምህን
ሀና ጸጋዬ እምቢ አለኝ። እየዞረ ነው ወደ እናንተ ቃል ደርሳለኝ።
እሺ ንገረኝ።
ንገርሽ እሺ አዎ።
ሲቢ
የላከውንን ሲቢኤኤ አስራ አራት የሚለው ነው።
አዎ እሺ ሎስት ነው አለችህ እኮ
ሎስት ለምንድን ነው አንድ ጨዋታ እኮ ብቻ ነው አፌ ላይ ያደረገው።
የወጣው ግን ቶታል ኦዱ ለወጣበት ጨዋታ ሲካፈል ከሀያ በታች ስለሚሆን ሎስት ነው የሚሆነው።
ታንኪዩ እሺ እሺ መልካም ቀን